ጤና ይስጥልኝ አሪፍ ቤ ሎዛ ነኝ ባኮም ልርዳው
ሎዛ ያለው ሚሴ መልእክት እንዳለ ልኬ ነበረ።
እሺ ምን ላይ ነው የላኩት ደንበኛችን?
ቴሌግራም ላይ
ከዚህ በፊት አስመዝግበው ነበረ?
አስመዝግብ ያለዋል።
እሺ እሺ ደንበኛችን አንድ የመስመር ላይ ጠብቁ። ደንበኛችን መስመር ላይ አሉ?
አለሁ አለሁ።
እሺ ቴሌግራም ላይ የላኩት የሀናን ነው የፍቅርተን ይላኩ የፍቅርተን screenshot ይላኩ
okay እየተሰራ ነው ግን ሂሳቡ
ምን አሉኝ ደንበኛችን እየተሰራ ነው።
አዎ የተሳሳተ እየተሰራ ወደሚመ- ወደሚመለከተው አካል እናስተላልፎልዎታለን አሟልተው ሲልኩ መረጃዎትን
እሺ አሁን የፍቅር ተለላ
አዎ የፍቅርተን ይላኩ
ኦኬ